Good evening, Capital Spa speaking. Hello.
አይ ስለምሰጥ አገልግሎት ነው።
እ እ ሄሎ
ይሰማል። ስለምሰጥ አገልግሎት ማወቅ ፈልጌ ነው።
እኛ የምንሰጠው የ spa አገልግሎት ነው። ይቅርታ፣
እ?
የ spa አገልግሎት ነው የምንሰጠው።
አይደለ? እሺ። እ፣ ስልኩ ዝም ብሎ እየቆረጠብኝ አስቸግሮኝ ነው። ምን ላድርገው?
አይ ተሳስተሃል። ይሄ ቴሌ አይደለም እኮ spa ነው።
አይደለ?
አዎ፣ አዎ።
እሺ።